Hello?
Hello? Hello?
Ano?
አቤት
አሰማን ነው።
እንኳን ወደ ሻሸመኔ ጥሪ ማዕከል በሰላም መጡ። እንርዳውት።
አሰማን ነው።
ሶማሌ
አዎ።
ሶማሊኛ አልችል አንችልም፣ ይቅርታ አድርግልን።
إذا عاوز
እ
هذه عاوزها